Hello ሰላም ጤና ይስጥልኝ። ቤት ቤት ከራ ነው።
እንዴት አመሻ? ሰላም ነው። እንትን confirm ልታደርግልኝ ነበር ሪጅስትራር።
እሺ የኔ ቤት ቤት ቁጥር አዎ ሄሎ ሄሎ። እሺ እየፈለግኩልህ ነው አባታ። እንደ ዛሬ ነው።
አዎ አሁን ነው ያዘዝ ስንት ብር ነው?
ሰባት ሺህ
እሺ ወደ ተመሳሳይ ቴሌብር ቁጥር ነው አስራ ሁለት ዜሮ አምስት ሰላሳ ሰባት ሰላሳ ስድስት አዎ አዎ ነው
እሺ አንድ የምትመላ ላይ ጠብቀኝ። account ን check ላድርግና confirm አድርግልሃለሁ። እሺ እሺ
እሺ ገብቶልሃል። እሺ ከቤት ቤት Account ወጪ ተደርጎ ወደ ቴሌብር ቁጥሩ ገብቶልሃል።
እሺ ስለደወልክ እናመሰግናለን። እንደሚያችን መልካም ምሽት ይሆናል።